hello
አሎ፣ አቤት።
ሰላም ናችሁ?
እግዚአብሔር ይመስገን።
የሆነች Raize ነበረችኝ እና እሺ፣ ባንክ ከ- ለ- ከእንትን አታወጡልኝም? ለዋናው አዋጭ አታመቻችልኝም? ለገዛ ከሌላ ቦታ ገዝተህ ነው?
አዎ።
okay። እ፣ ምን ያህል ነው ባንክ ምናልባት የምትፈልገው?
ሰዎችን ካወቃቸው ካወቃችሁ ብዬ ነው።
እ?
አንድ እኔ አንድ ሚሊዮን ሁለት መቶ ሺህ ብር ነው የምፈልገው።
የምትፈልገው አጠቃላይ ስንት ነው መኪናው ግዢ የተደረገው?
አራት ሚሊዮን እ፣ ሁለት መቶ ሺህ አራት ሚሊዮን ሁለት መቶ ሺህ እም።
ይመቻችልሃል፣ ችግር የለውም።
እኮ እስቲ ከሁኔታውን ትነግሪኛለሽ?
አዎ ማለት እ፣ ለአንድ ሚሊዮን ብር መቶ ሺህ ብር
አንድ ሚሊዮን ነው መቶ ሺህ ብር?
ኮሚሽን። አዎ ኮሚሽን እ፣ የምንቀበለው ያው መኪናው ግዢ ከሌላ ስለሆነ ማለት ነው።
አ፣ ስለዚህ አንድ ነጥብ ሁለት ከሆነ ይመቻችልሃል፣ ችግር የለም። ከአንተ የሚያስፈልጉ ነገሮችን ብቻ ማምጣት ነው የሚጠበቅብህ።
ምንድን ነው ያስፈልገው?
ንግድ ፍቃድ ያስፈልግሃል፣ TIN number።
መኪና ያ- ሶስት መሆን አለበት እንዴ?
እ፣ እ፣ አይ ችግር የለም፣ ሶስትም ቢሆን ሁለት፣ እሱ ችግር የለውም።
እሺ፣ ንግድ ፍቃድ የኦሮሚያ ነው የለኝም ይሆናል።
የአዲስ አበባ ነው የሚፈልገው።
ግዴታ አዲስ አበባ መሆን አለበት።
አዎ መታወቂያና ንግድ ፍቃዱ የአዲስ አበባ መሆን አለበት
okay፣ ደግሞ ስድስት ወር መውራት አለበት ነው የሚባለው።
እና ደግሞ ስድስት ወር ማለፍ አለበት። አዎ ስድስት ወር ያለፈው ነው የሚሆነው
ሌላስ?
እ፣ እና ያገባ ያላገባ ሰርተፍኬት፣ ከምትኖርበት ቀበሌ ደግሞ ነዋሪ ነው የሚል ደብዳቤ እም፣ እና የአከራይ ተከራይ ውል ያስፈልግሃል። እነዚህን ካመጣ ሀያ ቀን process የሚፈጀው
አለ።
አዎ እሺ፣ normal የቢሮ ስልክ ቁጥር ከዚህ ውጭ የላችሁ?
እ፣ በዚህ contact አድርገን በቃ አንድ ሰው ነው ማገኘው ወይ ብዬ ነው በዚህ።
እ?
በቀጣይ ስደውል አንቺ ነው ማገኘው ይሄኛው ነው አዎ አዎ ችግር የለውም። ሌላም ቁጥር ልስጥህና ዜሮ ዘጠኝ አርባ አራት እኮ። አይ ነገርኩሽ። ዜሮ ዘጠኝ ሄሎ ሄሎ ሄሎ ሄሎ